Hello Tina hello hello
Hello
Hello ሄሎ እናት ይሰማል? እሺ ከ BeU ነበር በሰማንያ አምስት ዜሮ ሁለት ሀምሳ ላይ የተቀበላችሁት order ምን ያህል ይቆያል ከዚህ በኋላ?
አንድ ሰባ ባለው ስንት ደቂቃ? ሰባት ደቂቃ
አዎ አስር ደቂቃ እስከ አስር ደቂቃ ማለት ነው።
እሺ እሺ አመሰግናለሁ።